ጤና ይስጥልኝ የተሻሻለ ማዕከል እባክዎ ይርዱዎት!
ጤና ይስጥልኝ አብሮ ይስጥልን
ውድድር እንዳለ ሰምቼ ነበረ።
okay ወደ ዱባይ ለመሄድ የሚለው challenge ነው?
አዎ
እሺ። ሙሉ ስም ልውሰድ?
እም፣ ቤዛዊት በላይ
ድምፆን ከፍ ያደርጉታል?
ቤዛዊት በላይ
ቤዛዊት በላይ የአያት ስም?
እንዳለ
ደሳለኝ
እንዳለ እንዳለ
እድሜ